Hello ሰላም ጤና ይስጥልን።
ሰላም Authentic Catering ነው
251 እ 251 ምን አልሽኝ?
251 food catering ቱ ፋይፍ ዋን ነው። ኦኬ አዎ።
ኢንተ- ኢንተርኔት ላይ ነበር ስልክሽን ያገኘሁት Alright እሺ እና እኔ የምደውልልሽ ከ We Plus Technology Solution ነው። እ፣ እኛ መተግበሪያ ላይ ወይም application ላይ ድርጅትሽን በነጻ ማስታወቅ ትችያለሽ።
እ፣ አዲስ ምን- application ነው።
እንትናችሁን ትልክልኛለሽ አዎ እኮ website ኣችሁን በየትኛው ምናምን?
ስልክ ላክልሽ? በዚህ በዚህ ስልክ ትችያለሽ?
ቴሌግራም ላይ ወይስ normal አዎ ቴሌግራም ላይ ላክልሽ?
ትችያለሽ። በዚህም ቴሌግራም ላይ አለ በቃ ትችያለሽ።
እሺ፣ link ኡን ልክልሻለሁ። እ፣ እሺ፣ በ link ኡ አዎ።
ማይሆን ከሆነ አንቺ ራስሽ አው- አውርደሽ application ኑ መጠቀም ትችላለሽ።
እሺ አየዋለሁ።
እሺ እሺ Thank you እሺ፣ welcome